ሄሎ ሄሎ መሰረት ነኝ። ምን ልታዘዝ?
መሰረት አርባ ስድስት ልታወርደልሽ ነበር እና እሺ
እና እንትን ሰላሳ አምስት ብር ነው የሚለው ማለት ነው።
pin ኡ ነው አዎ አ- advance ነው የሚለው ግን ስለተው ግን አምስት መቶ ሜትር ነው የሚለው እንትኑ አምስት መቶ ሜትር ማለት እኮ አንድ ኪሎ ሜትር አልሞላም ማለት ነው።
አይ የሚሄድ ግን አለም ባንክ ነው ሁለት ኪሎ ሜትር ምናምን ይሆናል ከየት ተነስቶ ከቤተ
ከቤተል ቤተል ምን ምግብ ቤቱ እስኪ በርገር ጊኒ
በርገር ጊ በርገር ጊኒ ቤተል የት አለም ባንክ ነው የሚሄደው?
አለም ባንክ ነው ና ያሉኛ
እሺ እሺ አደርገዋለሁ። በላይ አቤት እሺ አርባ አምስት አደርገዋለሁ። እሺ እሺ እሺ